ጤና ይስጥልን ቢጫ ኢትዮጵያ በስራ ሮነኝ ባኮ ምልዳው
ሚሊዮን እባላለሁ። ሰላም ነው።
እግዚአብሔር ይመስገን ምልዳው
ሰሞኑን አመልክቼ ነበር ሲወቱ
ጋዝ ነው።
አ
እሺ እስካሁን አልመጣልዎትም።
አልመጣም። አዎ፣ ዛሬ እንግዲህ አራት ነው አራት ቀን አምስት ቀን
የትኬት ቁጥር ሰጥቶታል?
አዎ።
ይንገሩኝ።
እሺ አለ እሺ
ሀያ አምስት አርባ አምስት ሀያ አምስት አርባ አምስት አዎ
እሺ ትንሽ ጠብቁኝ። ሚሊ ሆቴል ኖት?
ሚሊ ሆቴል አዎ።
እሺ ደንበኛችን እዚህ ጋር እንደማይ ከሆነ ከአምስት ቀን በፊት እ፣ ደውሎ አስመዝግቦ ወደሚመለከተው አካል ተላልፎልዎታል። እስካሁን ካልመጣልዎት ግን እኔ ደግሜ ደው- እ፣ ጽፌ መዝግቤ አስተላልፍልዎታለሁኝ።
አዎ ምንም ይኸው በቃ ጊዮርጊስ እ፣ ምርት እየሸጠን አይደለም። draft በቃ ሌላ ምርት ነው እየሸጥን ያለው።
እሺ customer ደንበኛችን እየተመለሰ አሁኑኑ እንደ ቅሬታ አድርጌ መዝግቤ አስተላልፍልዎታለሁ።
እሺ፣ ሌላ ምረዳውስ ነገር አለ?
የለም።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።